hello ጤና ይስጥልኝ ሚኒስትር ሆምስ hello
አይሰማም።
hello ጤና ይስጥልኝ ሚኒስትር ሆምስ
አመሰግናለሁ። ሙሉ መረጃ ማግኘት ፈልጌ ነበር።
መረጃ ፈልገው ነው።
አ ይቅርታ ድምፆትን ከፍ ትንሽ ከፍ ያድርጉ እስኪ ብዙ ይርቃል ድምፆት።
ሙሉ መረጃ ማግኘት ፈልጌ ነበር።
okay ቤት ነው እ፣ አክሲዮን
እ?
ለቤት ነው አክሲዮን መረጃ የፈለጉት። hello
አይሰማም።
አዎ ትንሽ ድምፆት ራቀና እስኪ ትንሽ እ፣ ከእንትን ለማድረግ ሞ- ይሞክሩ ወይ ለመንቀሳቀስ ይሞክሩ። ድምፆት ራቀ።
እሺ ማለት ሙሉ መረጃ ማግኘት
okay መረጃ ፈልገው ነው።
አ
እ፣ ቤት ነው አክሲዮን ቤት ነው። hello ስለ ቤት ነበር ስለ አክሲዮን ነበር መረጃ የፈለጉት? hello